ይስጥልኝ ስሜ ካምነኝ ባኮ ምን ልርዳው?
ከአቢሲኒያ ባንክ ይስጥልኝ።
አብሮ ይስጥልን።
አሪፍ ስሜ ካምነኝ ባኮ ምን ልርዳው?
ከአቢሲኒያ ባንክ ወደ በኪውኪር በኩል በቻፓ በኩል ብር አስገብቼ ነበር፣ ዲፖዚት አድርጌ ነበር።
ከአቢሲኒያ ባንክ አዎ በቻፓ በኩል በኤቲኤም ማለት ነው
ከአቢሲኒያ ባንክ በቻፓ በኩል እ አስገብ ዲፖዚት አድርጌ ነበር ገንዘብ እም፣ ከአቢሲኒያ ባንክ ቆርጦታል። እናንተ ጋር ግን እስካሁን አል- አልገባም አልገባልኝም ኪዩ ብር ጋር ማለት ነው።
ተቆርጧል። ከአቢሲኒያ ባንክ አዎ
እሺ፣ የተቆረጠበት አለ አይደለ transaction ኑን እም።
እሱን አሁን በምሰጡት ስልክ ቁጥር screenshot ኡን ይላኩልን።
አ ብዙ ጊዜ ተደጋጋሚ ነው ሞከርኩት። ወደ አስራ ሁለት ሺህ ምናምን አካባቢ ነው። ሁሉንም ላክልሽ
ስንት ብር ነው የተቆረጠበት?
ወደ አስራ ሁለት ሺህ ብር አካባቢ ነው ትንጥልጥሎ የቀረው አስራ ሁለት ሺህ አምስት መቶ ብር አካባቢ ተደጋጋሚ አንዴ ሶስት ሺህ አንድ ሺህ ምናምን ያልኩኝ ሞከርኩትኝ ስንት ጊዜ ማለቴ ስንት ጊዜ ነው እንደዚህ እንትን አሁን ከ ያስቸገሩት?
ብዙ ጊዜ እያስቸገረኝ ነው። አሁን ከ- ከስድስት ቀን በፊት ነው ይሄን ነገር እንትን ያልኩት።
okay ከስድስት ቀን አዎ፣ በፊት ጀምሬ ነው የሞከርኩትኝ አዎ።
እ፣ ከትናንትና ወዲያም እንደዚሁ እም፣ አንድ ሺህ አምስት አስቀረብኝ። ከዛ በፊት አንድ ሺህ ምናምን እንደዚህ ያለ ሶስት ይሰማል?
ሺህ ሁለት ሺህ ይቆራረጣል።
እንደዚህ በተደጋ መስመር በየቀኑ ላይ ያለው?
አለው አለው በትንሽ ላይ አለው አዎ። አሁን በየቀ- ቀጥሎ።
በየቀኑ ነው የሞከርኩት። ታያለሽ፣ እህም፣ በየቀኑ ነው የሞከርኩት። በየቀኑ አንድ የሆነ ብር ያስገባልኝና ድጋሚ ስሞክረው እህም።
ያ- ድጋሚ የሞከርኩትን አየር ላይ ያስቀረዋል።
okay እኮ እና- አዎ እንዳለ አሁን እ፣ ቀረብኝ ያሉት የገንዘብ መጠን አለ አይደለም? እስከ ዛሬ እም።
የሞከሩትን የእምቢ ያሉትን እያንዳንዱ screenshot ያስፈልጋል። ከ screenshot እ፣ ውጪ ማስረጃ አይኖረንም።
ይሄ screenshot እኮ የለም message ነው የሚደርስኝ። ታንዳሽ ነው አዎ አዎ እኮ screenshot አንስተው በዚህ በቴሌግራም ቁጥር ይልኩልናል።
screenshot ማለት ነው message ገባልኝ message።
አዎ
እሺ ስልክ ቁጥር እያንዳንዱን ላክሽ። እሺ ስልክ ቁጥር ስጪኝ። እሺ
ይዘዋል።
አዎ ንገሪኝ።
ዜሮ ዘጠኝ ዘጠና ሁለት እ፣ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት አዎ፣ በዚህ ቁጥር screenshot ይልኩልናል።
እሺ ያው ከአቢሲኒያ ስደውል እኛ ከእኛ ጋር ቆርጦታል። እነሱ check አድርገው ወደ ራሳቸው ያስገቡታል ወይ ይመልሱታል ነው ያሉ። እናንተም
screenshot ኡን ይላኩልንና እኔ ለሚመለከተው አካል አስተላልፍልዎታለሁ። ችግሩ በአጭር ጊዜ ውስጥ ይፈታል።
አሁን ስድስት ቀን ቢያንስ ስድስት ቀን እየሆነ ታውቂያለሽ፣ በጣም ቆየ።
እም፣ እሺ፣ ስለዚህ ያለውን ነገር ፈጠን ብታደርጉልኝ ደስ ይለኛል። ብዙ ብር የተያዘ እሺ ስሞትን ይንገሩኝ።
ሲሳይ ሞላ
ሞላ። እሺ አ፣ እ፣ ስልክ ቁጥር በዚህ ነው። በዚህ ልመዝግብ።
በዚህ መዝጊያ
እሺ ተመዝግቧል። እ፣ ሌላም ረዳውት ነገር አለ።
Okay። ያለው ነገር ላክልሽ እና ማሳውቃቸዋለሁ።
እሺ ሌላ ችግር ከገጠመው በዘጠና ሶስት ዘጠና አምስት ደውለው እርዳታ ማግኘት ይችላሉ። ስለደወሉ እናመሰግናለን። መልካም ቀን።
እሺ እሺ።